hello ጤና ይስጥልን ቤት ቤት ሄሎ ጤና ይስጥልን።
አ፣ የ- የቦነስ እንዲለቀቅ ሊፈልግ ነበር።
እሺ ካሾር ኮዱን ንገረኝ።
እሺ አስራ ሁለት
አስራ ሁለት ሰላሳ ዘጠኝ ሰላሳ ዘጠኝ ሰማንያ ስድስት ሰማንያ ስድስት ስልሳ አንድ
እሺ አንድ team ነው የወጣ በሊቨርፑል ከማይሰር ሊቨርፑል ብለህ አንድ team ወጥቶብሃል። እሺ እና ታዲያ ቦነስ ሄዶ አ፣ odd ኡ ሀያ ስድስት ነጥብ አርባ ሁለት ነው total odd ኡ አ፣ ለ lost ለሆነው አንድ ለሰላሳ አራት ስታካፍለው ከሀያ በታች ነው። ስለዚህ አ፣ በሁለት ራሱ ነው ይካፈላል ማለት ነው።
አ፣ ይካፈላል። አዎ ከሀያ በላይ ከዛ ይሆናል።
እሺ፣ እሺ።